ልጃምናና ካቻምና የወደድኳት ልጃምናና ካቻምና አየኋት ዘንድሮ ያቻትና ያቻትና አየኋት ዘንድሮ ያቻትና ያቻትና አየናት መርካቶ ቢሉኝ ትላንትና ከስራ በኋላ አጣኋት ሄድኩና ትገኛለች ብዬ ፒያሳ ደረስኩኝ አይኔ እንደናፈቃት ሳላያታት ሳላያታት እየተመላለስኩ ላገኛት ሞከርኩኝ ዘንጋ ተራ ባጣ ህድማ ቀጠርኩኝ ከስራ ስወጣ ብቅ ብል በማታ የለችም ካዛንቺ ስሷ መች ተገኝታ እሷ መች ተገኝታ ፈልጌ አስፈልጌ ያን ሰሞን ያጣኋት አወይ አጋጣሚ ድንገት ዛሬ አየኋት ፈልጌ አስፈልጌ ያን ሰሞን ያጣኋት አወይ አጋጣሚ ድንገት ዛሬ አየኋት የወደድኳት ልጅ አምናና ካቻምና የወደድኳት ልጅ አምናና ካቻምና አየዋ ዘንድሮ ያችና ያቻትና አየዋ ዘንድሮ ያቻትና ያቻትና ሳንቲሜን ጨምሬ ደውዬ ብልሃሎ አልመጣችም አሉ ጭራሽ አራት ኪሎ ተስፋ ባለመቁረጥ ስድስት ኪሎ ወጣ ላገኛት አልቻልኩም ብፈልጋታታ ብፈልጋታታ እየተደበቀች ብላንጃ ልገኝ እሷን ለመፈለግ እኔ አልሰለቸኝም እዚያም እዚያም ማየት ምንም አይጠቅማትም እየጠበቃት ነው ልብ ያልዘነጋት ልብ ያልዘነጋት ፈልጌ አስፈልጌ ያን ሰሞን ያጣዋ አወይ አጋጣሚ ድንገት ዛሬ አየኋ ፈልጌ አስፈልጌ ያን ሰሞን ያጣዋ አወይ አጋጣሚ ድንገት ዛሬ አየኋ የወደድኳት ልጅ አምናና ካቻምና የወደድኳት ልጅ አምናና ካቻምና አየኋት ዘንድሮ ያቻትና ያቻትና አየኋት ዘንድሮ ያቻትና ያቻትና አየናት መርካቶ ቢሉኝ ትላንትና ከስራ በኋላ አጣኋት ሄድኩና ትገኛለች ብዬ ፒያሳ ደረስኩኝ አይኔ እንደናፈቃ ሳላያታት ሳላያታት እየተመላለስኩ ላገኛት ሞከርኩኝ ዘንጋ ተራ ባጣ ህድማ ቀጠርኩኝ ከስራ ስወጣ ብቅ ብል በማታ የለችም ካዛንቺ ስሷ መች ተገኝታ እሷ መች ተገኝታ ፈልጌ አስፈልጌ ያን ሰሞን ያጣኋ አወይ አጋጣሚ ድንገት ዛሬ አየኋ ፈልጌ አስፈልጌ ያን ሰሞን ያጣኋ አወይ አጋጣሚ ድንገት ዛሬ አየኋ የወ የወደድከዋትን ጃምናና ካቻምና የወደድከዋትን ጃምናና ካቻምና አየዋ ዘንድሮ ያቻትና ያቻትና አየዋ ዘንድሮ ያቻትና ያቻትና ሳንቲሜን ጨምሬ ደውዬ ብልሃሎ አልመጣችም አሉ ጭራሽ አራት ኪሎ ተስፋ ባለመምረት ስድስት ኪሎ ወጣ ላገኛት አልቻልኩም ፈልጋት አጣ ፈልጋት አጣ እየተደበቀች ብላንጃ ልገኝ እሷን ለመፈለግ እኔ አልሰለቸኝም እዚያም እዚያም ማየት ምንም አይጠቅማትም እየጠበቃት ነው ልቤ አልዘነጋትም ልቤ አልዘነጋትም ፈልጌ አስፈልጌ አንተ መሆን ያጣዋ አወይ አጋጣሚ ድንገት ዛሬ አየኸው ፈልጌ አስፈልጌ አንተ መሆን ያጣዋ አወይ አጋጣሚ ድንገት ዛሬ አየኸው የወደድከዋትን ልጅ አምናና ዳምና የወደድከዋትን ልጅ አምናና ካቻምና አየዋ ዘንድሮ ያቻትና ያቻትና አየዋ ዘንድሮ ያቻትና ያቻትና የት አገኛት ብዬ እሷ